ሄሎ ሄሎ ፒዩሽ ኖቤል ነኝ።
ኦርደር ነበረ
እሺ
እና ፒኖን እንድታይልኝ ነበር።
ስንት ነው ወርደው ነበር?
ስልሳ ስምንት ስልሳ አምስት
ስልሳ ስምንት ስልሳ አምስት አሀ
ስልሳ ስምንት ስልሳ አምስት ነው ያልከኝ?
አ- አ
ማን ነው ስምህ?
ረመዳን ነው
ረመዳን ማ
እ
ረመዳን ማ
የአባቴ ስም ያስፈልጋል ግዴታ።
አዎ አዎ አክመል ነህ?
አብደላ ነኝ።
በቃ እሺ ረመዳን አክመል ሌላ ኦርደር ስለነገረኝ ነው አንድ- እሱ መስለኝ ነው
እኔ ረመዳን አብደላ ነኝ። በዛ ናት እኮ በቃ ተቸገራች።
እሺ ይልሃለሁ
እሺ አሳቢ ባላ